linguistics ለ distinction ነው።
በዚህ ቁጥር ከዚህ አካውንት ላይ ማለት ነው እሺ
ወደ ቴሌ ብር ልኬ ነበር በሳንቲም ማታ እሺ፣ እሺ፣ አልገባልኝም። እስኪልኝ እሺ። ስንት ብር ነው?
አምስት ሺህ ብር እሺ
ቀንሰዋ ቀንሰ ቀንሰ
confirm አድርጌልሃል። እሺ ገብቶልሃል። አሁን check አድርገው።
አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን